ዝናብ መጣ ትዝታ የሚጋርደው ያባዝታል ጉሙን ያንራስን ሰማይ ያባዝታል ጉሙን ያንራስን ሰማይ እኔ ቸኩያለሁ አይኗን እስከማይ ይጨነቃል ሆዴ ሀገሩ ሲዳምን ይጨነቃል ልቤ ሀገሩ ሲዳምን ፍቅር ያየለበት መቼም ሰላያምን ወደ መጣሁበትም ልሂድ ወደ አንባሰል ወደ ጥንት አገሬ ልዝለቅ ወደ አንባሰል እኔ አላውቅበትም ከአዲሱ አዲስም ስም ተከትሎ ሚዘልቅ ወጪውን ወራጁን ተከትሎ ሚዘልቅ ወጪውን ወራጁን አቆራርጦ ሚሄድ አያጣውም እጁን አንጀቴ ማሰሪያ በላኪቴ ገመድ ዳንጀቴ ማጥረቂያ አንቺን የሚያስረሳ አልተገኘም ዘመን እስታጽናናኝ ፈገጌ ወንድም አይዞህ ሲለኝ ቆሞ ካጠገቤ ስንቱን ወሩ አንቺን ይላል ልቤ ያውልሻለሁ ዘመዴ ዘመዴ ያውልሻለሁ ዘመዴ ዘመዴ እንዳልተወለድሽ እያወቀው ሆዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መንደዴ ይው ባንቺ ሰበብ ስጠቁር ስከስር ይው ባንቺ ሰበብ ስጠቁር ስከስር ፍቅር ያለ ዛሬና ያውቀኝ ይመስል አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ ፍቅርሽ ባያሳጣኝ ብዙ ባልበጎሽ ፍቅርሽ ባያሳጣኝ ብዙም ባልናፈቅሽ የምችለው ቢሆን እኔም በደሰኩሽ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መለዴ የመውደድ መከራው ወድቆብኝ በላይ ውደድ መከራው ወድቆብኝ በላይ አንቺን ሳሰላስል ተጎዳ ገላይ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ ዳንኩኝ በረታሁኝ ቀለላለኝ ስለው ዳንኩኝ በረታሁኝ ቀለላለኝ ስለው ይመለስብኛል የሚያሰለስለው አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ያንቺን ልብ ሳላውቅምና መለዴ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ እባክሽ አንቺ ልጅ ውጪልኝ ከሆዴ ያንቺን ልብ ሳላውቅምና መግደዴ እባክሽ አንቺ ልጅ ውጪልኝ ከሆዴ